አዎ ታርግ ታርግ አልነገርኳት
Hello ወይ መቼ ደወልኩኝ? ይቅርታማ።
አረ ችግር የለውም በእናትህ እ፣ ይሄ በዚህ ስልክ ቴሌግራም አይጠቀሙም መሰለኝ። እስኪ Hi ብለው ይልኩልኛል በሚጠቀሙበት ስልክ።
እ፣ በዚህ ስልክ ነው
አይ ስልክ ቁጥር ልንገሮት።
ቆይ እስኪ አንዴ እሺ
ስልክ ቁጥር ያዢ መልስ ስትደውያለሽ ኒካ ጋር ያዢ ስልክ ቁጥር ንገሪኝ ዜሮ ዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት አስራ አንድ አስራ አንድ ዜሮ ስድስት ዜሮ አራት Hi ብለው ይላኩልኝ እስኪ።
ዜሮ ስድስት ዜሮ አራት ዜሮ አራት
Hi ብለው ይላኩልኝና ዛሬ እልክልዎታለሁ።
እሺ እሺ እናቴ እሺ